ጤና ይስጥልኝ ኢንዱስትሪ ቤት።
ሄሎ ጤና ይስጥልኝ ሰላም።
ነዳ እንትን ካሽ ትናንት አፕሩቭ አድርግ ይላል አውት አድርጌ ነበር።
እሺ፣ አሁን የደወልክበት ቁጥር ነው።
አዎ አዎ፣ በዚህ
አስር ሺህ ብር ነው።
አዎ አዎ
እሺ፣ ስንታየው ለማወ ደግሞ የንግድ ባንክ account አለ።
አዎ አዎ፣ እሺ፣ አሳልፌ ላለው ከተወሰነ ደቂቃ በኋላ ይገባል።
አመሰግናለሁ።
እሺ